በት በዝምታ ቀልብን በሚስብ በመጠን ፈታት በሰከነ አንደበት ተናግረሽ አንድ ያለ ልቤን አስከፈትሽ ስስ ባለ ውበት በዝምታ ቀልብን በሚስብ በመጠን ፈታት በሰከነ አንደበት ተናግረሽ አንድ ያለ ልቤን አስከፈትሽ ውበትሽን አድንቄ ለመናገር አጣው ብዙ ቃላት ቢደረደር ክብርሽን ለማወድስ ቃሎች ምዕራፍ አነበብኩ ገልጬ ብዙ መጽሐፍ በሊቅ በጠቢባን ከተሳሉ አንድም አንቺን የለም የሚመስሉ ባጣ ከዚህ ሁሉ የሚመስልሽ መልሶ አስደነቀኝ የማማረሽ ማርማር ይላል ከንፈርሽ ሰስት ልክ እንደ ስምሽ ማርማር ደማርሽኝና ቀረው ጠፈችኝና ማርማር ይላል ከንፈርሽ ለስለስ ልክ እንዳመልሽ ማርማር ደማርሽኝና ቀረው ጠፈችኝና ባለ ውበት በዝምታ ቀልብን በሚስብ በመጠን ፈታት በሰከነ አንደበት ተናግረሽ አንድ ያለ ልቤን አስከፈትሽ ስስ ባለ ውበት በዝምታ ቀልብን በሚስብ በመጠን ፈታት በሰከነ አንደበት ተናግረሽ አንድ ያለ ልቤን አስከፈች ከፍጥረታት ሁሉ በምድር ላይ እኔ አልተፈጠረም ካንቺም በላይ ፈጣሪስ በቃሉ ይሆነ ካለው አብልጦች የለም የከፈተለው በሊቅ በጠቢባን ከተሳሉ አንድም አንቺን የለም የሚመስሉ ባጣ ከዚህ ሁሉ የሚመስልሽ መልሶ አስደነቀኝ የማማርሽ ማርማር ይላል ከንፈርሽ ሰስት ልክ እንደ ስምሽ ማርማር ደማርሽኝና ቀረው ጠፈትሽኝና ማርማር ይላል ከንፈርሽ ለስለስ ልክ እንዳመልሽ ማርማር ደማልሽኝና ቀረው ጠፈትሽኝና